Hello ሰላም ነኝ።
ሰላም አሁን ፊልም ጠይቄ ነበረ።
ማነህ?
አሸብር ነኝ።
ሽብር አልተሰራም። ሰውዬው ደግሞ እዚህ ጋር location ምለው ሾላ ገበያ ይላል። እሱ ያለበት የእንግሊዝ ኤምባሲ ነው። እሱን አለፍ ብሎ እ
order number ስንት ነው?
order number ሰባ አራት አስራ ሰባት ሰባ አራት አስራ ሰባት አዎ
እሺ ቦታ ቀይሮ ነው customer አዎ አዎ እዚህ ጋር ያለው ሾላ ገበያ ነው ምለው። እሱ ግን ስትደውል እ እንግሊዝ ኤምባሲ አለፍ ብለህ ይሄ ሚና ሚና ሚናር ሩም ሚናሮ ይላል።
ሚናሮ ህንጻ
አዎ እያ- እያለ ነው።
እሺ በቃ በዛ pin አድርግልሃለሁ check አድርጌ
እሺ እሺ እሺ፣ አባ